ሄሎ
አቤት ሰላም ጤና ይስጥልን ቤት ቤት
አብሮ ይስጥልን ከአሸርኮር ልነግርሽ ነበር
አይደለም። እሺ ንገረኝ።
አስራ ሶስት
አስራ ሶስት ዜሮ ስምንት
ዜሮ ስድስት
ዜሮ ስምንት ነው ዜሮ ስምንት ዜሮ ስምንት እ እ ዜሮ ስምንት
ስንት አልከኝ?
ዜሮ ስምንት አስራ ሶስት ዜሮ ስምንት ሀምሳ ሰባት ዜሮ ዜሮ
እሺ እሺ ሁለት ጨዋታ ወድቆባል። እሺ check አድርገው።
እሺ እሺ እናመሰግናለን። መልካም ቀን